Hello አቤት ጤና ይስጥልን ቤተሰብ ቤት ቅድም ደውዬ ነበረ withdraw አደረግለው ብዬ ሁለት ሺህ አምስት መቶ ብር እዛው አስቀረው አለ ሳንቲም ነበረ withdraw ያደረኩት።
እሺ ስልክህን ንገረኝ
ይህንን ነው ወይስ የቤተሰብ ቤት ቁጥርህን እሺ ዜሮ ዘጠኝ ዜሮ ዘጠኝ
ሰላሳ አራት ሰላሳ አራት
ሰላሳ ሶስት ሰላሳ ሶስት ስልሳ ስምንት ስልሳ ስምንት ሰላሳ ስምንት ሰላሳ ስምንት እሺ አንዴ ጠብቀኝ ሁለት ሺህ አምስት መቶ ብር ነው አለ አዎ ለሳንቲሞች ልከንላቸዋል
እሺ ትንሽ ጠብቀን እሺ እሺ እሺ